ይስጥልኝ ብስኩት ነው ባኮ የምልደው
deposit ማድረግ ፈልጌ ነበርና እሺ ከቴሌብር ምናምን ውጭ ሌላ አማራጭ የለም? CBE ምናምን
CBE የለም፣ ግን ካቻን መጠቀም ይችላሉ።
ምን ምን ካቻ ከ Play Store ላይ ካቻ ምንድን ካቻን ከ Play Store ላይ ያውርዱና እ ከዛ መጀመሪያ ይመዝገቡ ካቻ።
እዛው በራሴ በስልክ ይችላሉ።
አዎ ከባንክ ጋር መገናኘት ስለሚችል ካቻ በሱ መጠቀም ኦኬ ይችላሉ።
ኦኬ እሺ እሺ